Hello
ጤና ይስጥልኝ።
መንግስቱ ሰላም ነው?
አለው አለው ከ document አካውንቴ ወደ ጓደኛ account ብር መላክ እችላለሁ እንዴ?
ከራስ ቤስት ቤት account ወደ ጓደኛ አዎ።
እስቲ አንዴ ቆይ ስጠብቅ። Hello አቤት።
በ voucher መላክ ትችላለህ? እሺ ትችላለህ።
Okay በ voucher አይቆይም፣ ወዲያው ይገባለታል።
ይገባለታል። አዎ።
እሺ።
በ voucher መላክ ትችላለህ። እሺ አዎ፣ እሺ።